Hello. ሰላም. ስራ ፈልጌ ነበር የደወልኩላችሁ እና ኦንላይን ላይ ኦንላይን
ስለዚህ መጀመሪያ ዩቲዩብ ላይ የጉግል ማስታወቂያውን ይዩት። ከዛ እዛ ስር ማስታወቂያውን መመዝገቢያ link አለ።
እ?
ማስታወቂያው መመዝገቢያ link አለ።
አይሰማም እኮ ድምፁ።
አሁን እሺ፣
እ?
እ፣ መጀመሪያ እሱ ራሱ እ፣ ድምፅ ያለበት ቦታ ላይ ነው ያሉት መሰለኝ እና ወይም መልሰው ይደውሉልኝ ካሊያ ደግሞ የሚሰማዎት ከሆነ መቀጠል እንችላለን።
አሁን ይሰማል። አሁን መቀጠል ይቻላል።
እሺ ዩቲዩብ ላይ እ፣ ቪዲዮውን ይክፈቱት እና ከቪዲዮ ስር link አለ፣ መመዝገቢያ link።
እ፣
እዛ ገብተው ይመዝገቡ እና እኛ እንደውላችኋለን።
እሺ፣ እሺ።
እሺ አባቴ እሺ።